Hello ሰላም ነው እና አድራሻችሁን አጥቼዋለሁ።
ምን ነበረ? የትም branch ኣችሁ ነበረ?
እዚህ እንትን በደንበል በጋዜቦ አደባባይ ያለ ገብቶ
ጋዜቦ ጋር እኮ ነው። ምስራቅ በር ስጋ ቤትን ያውቁታል?
እ?
ምስራቅ በር ስጋ ቤትን ያውቁታል?
አላውቀውም። ኧረ ምስራቅ በር ስጋ ቤት ፊት ለፊት አፍሮሊንክ ሞተር አለ። አፍሮሊንክ ሞተር የሚባል ኦኬ፣ በሱ በእሱ ሬክላም ትክክል ሲገቡ ማዲባባ ውስጥ እንገኛለን።
እሺ። እና አፍሮ ምንድን ነው? ሄሎ
ምናምን ሄሎ ሄሎ
ምናምን